ሄሎ
ሄሎ
አቤት፣ hello አስቡ።
CT scan ፈልጌ ነበረ።
እ?
CT scan CT scan እ ምን አይነት CT scan ነበር የፈለግሽው?
chest CT scan
ቪዛ ቪዝ ነው ቪዛ ስፖንሰር
እንጃ እሱን አላወኩም።
ለማን ነው? ለአንቺ ነው?
አዎ እስኪ ወረቀት ላይ የታዘዘልሽን
እስቲ እሺ እ፣ ዊዝ ከሆነ ስንት ነው ዋጋው?
ፋይል ልንገርሽ። ቪዛ ከሆነ ሶስት ሺ ስልሳ ነው ቪዛው ከሆነ ማለት ነው።
እሺ ቪዝ ከሆነ ደግሞ አንዴ ጀምሬ ልንገርሽ።
እሺ
ሰባት ሺ ዘጠኝ መቶ ስልሳ ነው with contrast ከሆነች
እሺ፣ ለማንኛውም አሁን ጥቁር አንበሳ አካባቢ ጥቁር አንበሳ አካባቢ ነኝ። እ፣ የትኛው እ፣ ታክሲ ተሳፍሬ መምጣት እችላለሁ?
ቦሌ ሩዋንዳ ብለሽ ነይ። ቦሌ ሩዋንዳ ሩዋንዳ ኤምባሲ ፊት ለፊት ነው።
እሺ እሺ
እሺ